ስቶን ማለት ነው እስከ አስራ አምስት ደቂቃ ሊቪንግስቶን ጎል አያገባም ቢ- አያገባም ብዬ ነው ያልኩት። እሱን አላረመው
hello ጤና ይስጥልን ቤስት ቤት
ማታ ላይ የተሳካ ኮፖን እስካሁን አልለቀቀልኝም። ምንድን ነው ምክንያት?
እሺ cashier code ኡን ንገረኝ
ሰላሳ አራት እሺ አስራ ሶስት እ።
ሰማንያ አንድ ሰማንያ አምስት
የመች ነው ጌሙ
የማታ የትላንት
ካሸር ኮዱ ልክ አይደለም
ዜሮ ዘጠኝ ሰላሳ አራት
ስልክ ነው እንደ የነገርከኝ ያለ ስልኩን አዎ ስልክ ቁጥር
ኦን- ሊቭ ላይ ኦንላይን ነው የቀረ በአካውንት ነው።
እኮ የራሱ እኮ ትኬት አይዲ ያለው ግን- ኦኬ ቲኬት አይ- ቲኬት አይዲውን አልያዝኩም። እሺ ሊቭ አሁን እዛ ላይ ማርክ ያደረገው እንትን ያለው ማለት ያላረመው ሊቪንግስቶን ከአበርደን እ- እሱን ነው ያላረመው። እሱ ግን አልፏል።
እስቲ ቆይ አንዴ እሺ ይማርሽ ይማርሽ
እሺ
መቼ ነበር የተቆረጠው ትኬቱ
ትላንት ሶስት ሰዓት ከ- ሶስት ሰዓት ላይ ሶስት ሰዓት ተኩል ላይ ከምሽቱ ማለት ነው።